ነው ብርሃኑ አንፈልግ
hello
hello፣ ሰላም ነኝ። አቤት
ሰላም ወይ ስልሳ ዜሮ ስድስት ስልሳ ሰባት ዜሮ ስድስት ስልስ ምን ነበረ?
pin ኡን አስተካክል። ያኛው ምን አለች ሰውየው?
የትኛው
ሀምሳ ስምንት ዘጠና አንድ ሀ- ምን ነበረ? ዘነበ ነህ አይደለ?
አ okay፣ እኔ አስተላልፍልሃለሁ። እኔ እኮ አይደለም customer ጋር የምደውለው፣ customer ጋር የሚደውሉ አሉ፣ customer support ኦች። ለእነሱ አስተላልፍልሃለሁ።
እሺ፣ ይሄን pin ኡን አስተካክል።
ልኝ ልኝ ልኝ።
እሺ።